ቅልንቤት ቤት ሄሎ፣ አቤት።
አቤት ሰላም ነው?
ሰላም ነው። ስምሽን አልነግርሽኝም።
እ፣ ቤዛ ከኔ ጋር ነበረ የሚያወራው። እሺ፣
ኦኬ። የቀደሙ ኬስ እሺ። ምን ነበረ?
እ፣ እንትን ማ- የት አገኛለሁ? በእናትሽ ምን ነበር?
አደ- ይሄ የመደብር ምናምን ቤ-
እም፣ እም።
ቤቲንግ ቤቲንጉ
እ፣ ምን ሱቃችንን ፈልገህ ነው?
አዎ፣ የት አካባቢ ነህ አንተ?
ሳሪስ ሳሪስ?
አዎ።
እስቲ ቆይ አንዴ ቼክ ላግር። ሳሪስ አካባቢ የለንም።
የላችሁም?
አዎ፣ ገሪንቴ።
እስቲ አቅራቢያ እሺ፣ ካለ እሺ፣ ቀን
እሺ።
ካራና ወይ ኮተሪ ከሁለት አንዱ።
ፓራና ቱቤ እሺ። ቴንክ ዩ እሺ፣ እሺ፣ መልካም ቀን።